hello hello፣ እንዴት አደራችሁ?
ሰላም እንዴት አደሩ?
ከየካ ኮተቤ አሁን ተደውሎ ነበረ። የሚመጣ ሰው አለ ወደ እናንተ። አምቡላንስ እየጠበቅናችሁ ነው።
እሺ፣ አንተ ደውለህ እየጠበቅ ተደውሏል።
እሺ።
እኛ ነው የደወልነው፣ ግን እስካሁን አአ አልመጡም።
no እኛ- እና- እናንተ እኛ ጋር ደውላችሁ እኔ አስተላልፍ ያለው የሚመለከተው አዎ።
የአምቡላንስ ክፍል እናንተ ጋር አልመጡም።
አልደወለ- እስካሁን አልደወልንም።
አልደወለላችሁ?
አልደወልንም፣ ድጋሚ check ላድርግ አንዴ።
አልደወልንም። እየጠበቅን ነው። አሁን መንገዱም ክራውደድ ነው፣ ግን ያው እሺ ቶሎ መነሳት አለበት የተባለ